hello
ጤና ይስጥልኝ።
ጤና ይስጥልኝ። አክስማቸው ነው።
እንዴት ዋላችሁ?
እግዚአብሔር ይመስገን።
ታክሲ ፈልገን ነበር። ደረሰኝ ያለው ከተማ ውስጥ ለመንቀሳቀስ
እሺ፣ ይቅርታ። እ፣ መነሻ የት ነው?
ናሆም ሆቴል ናሆም ሆቴል። ከዛ ወዴት ነው የምትሄደው?
ከተማ ነው ም፣ አላውቀውም። እሱ exactly አላውቀውም።
okay፣ እሺ፣ አንድ እንልክልሃለን።
ሶስት ተራቡት
እሺ፣ እንልክልሃለን።
ደረሰኝ ያላቸው።
እሺ፣ እሺ።
okay thank you። ማን ልበል እርሶ
ልሳን እ?
ልሳን።
ልሳን። እሺ እናት። እሺ አስፋው እባላለሁ። thank you። እሺ እሺ፣ እና እሺ፣ አመሰግናለሁ። መልካም ቀን።